ለአምስት ወንበር ማለት ነው። አምስት ከዚህ ከዚህ ወንበር
ሄሎ ጤና ይስጥልኝ።
ሰላም ደህና
አኪላ አዎ ከቺፕቺፕ ነው የምደውልለት።
እሺ ትናንት ደውላችሁልኝ ነበረው
okay ለእሱ እንኳን አይደለም እኛ ጋር አሁን አንዳንድ update ኦች ስላሉ እሱን ለመንገር እና
አይ ስላልደውላ ነግራኝ ነበረ ብዬ ነው okay ነበር የተባሉት ከዚህ ሄሎ
በአሁኑ ፕሪሚየር ሊግ እንደዚህ ቀልድ አታውቅም። በአራት ነጥብ እኮ ልዩነት ነው እየመራ ያለው ሄሎ
ሲቲ እንትን ሊቨርፑል